አቶ በላይ አቤት፣ እንዴት ነህ?
ደህና ነኝ። ሰላም ነሽ?
መግቢያ ነገሮች
እ ፊርማ ልላክልና እንዴት ነው ከመከላዮቹ ጋር የምታደርገው? መከላከያዎቹ ጋር
አሁን ደወለልኝ።
ደወለልህ?
አዎ አሁን መግቢያዎችን እንደ ደውሎልኛል። እ በ- በቃል ነው እንደዚሁ ብነግራቸው። ማን ነበር እዛ የተ- የሪፐብሊካን ጋርድ ኃላፊ እዛ ያለው
እህ፣ ታች ያለው
እስኪ እኔም አላውቅም። የሚገርም ነገር እ?
ሳራ ሳራ ልጠይቅ።
እ?
ሳራ ነች ብዙ information እንደዚህ አይነት ነገር ያላት ማን?
እሷ ነች።
ማን?
ማን እንደሆነ ኃላፊው የምታውቀው ሳራ ነች። እኔ አላውቃትም።
እ።
የሚገርም ነገር እሱን መረጃ ስለሌለኝ ነው። ፌዴራል ፖሊሶች እንኳን ችግር የለም።
ፌዴራል የሉም እኮ እኛ ጋር መከላከያዎቹ ናቸው።
አዎ እናንተ ጋር ስለዛ የእኛ እኮ ነው ግቢ እኛ ነው የእኛ ግቢ ነው። እም፣ እስኪ ሳራን አዎ፣ ስልክ እሺ ልጠይቅና በቃ ችግር የለም።
ክፍል አድርግልህ ወይም ወረድ አዎ፣ ብለህ ስል- እስኪ አንዳንድ አይደለም አይደለም፣ ውጭ ነኝ አሁን። ይኸው ገና ምሳ እየበላሁ ነው። ምሳ አልበላሁም፣ እውነት ውጭ ነኝ። አዎ፣ እ።
ስለዚህ ስሙንና ኃላፊውን ስልኩን text አስደርግልኝ። ሳራን ጠይቄ ሳራ ፈላልጋ ትስጥሽ ነው።
እስኪ እሺ፣ እሺ።
እሺ፣ እሺ ወይ እሺ።